ሄሎ ጤና ሄሎ ሄሎ ሄሎ፣ አቤት ጤና ይስጥልኝ። ምን ልታዘዝ? ድር ገበያ ሰላም ናችሁ?
አለን አለን። ምን ልታዘዝ?
እኔ የምልህ ድር ገበያ የት አካባቢ ነው የሚገኘው?
እም፣ ያለን store ነው፣ ግን እቃ ከፈለጉ ማዘዝ ፈ- ከፈለጉ ያሉበት ቦታ ድረስ እ, እናመጣሎታለን። እቃ ማዘዝ ፈልገው ነው?
አዎ በአካባቢ- አካባቢውን በየፈልጌ ነው አድራሻው።
አድራሻውን ያ- ያለን ያለን እንደነገርኩት store ነው ማለት እ፣ ያው customer መጥቶ ለመግዛት አይሆንም ያለው store ነው። ግን ደግሞ እቃውን ከፈለጉት ኮዱን ይንገሩኝና ያሉበት ቦታ ድረስ እንልክሎታለን።
እም፣ እሺ።
እሺ ምን ማዘዝ ፈልገው ነው?
አይ መጥተን አማርጠን መግዛት ፈልገን ነው።
ጫማ
አማርጠን መጥተን አይተን ጫማ ይሁን ልብስ መግዛት ፈልገን ነው።
እሺ እሺ አሁን ያዩት እ፣ ማዘዝ የሚፈልጉት እቃ አለ?
አ
እሺ ኮዱን ይንገሩኝ እስኪ ቴሌቪዥን ላይ የተመለከቱትን ኮድ
አይ አሁን ለመ- መርጠን ነው እንግዲህ ያው የምንገዛው። አሁን ኮዱ የለም በቃ ኮዱን አሁን ሳይሆን መተን አይተን ማርጠን ለመግዛት ነው።
የት አካባቢ ነው ያሉት እርስዎ?
አስኮ ነኝ።
አስኮ እሺ ስለዚህ ምንም ችግር የለም መልሰን ወይ እንደውሉሉታለን
እሺ
እሺ እሺ